Hello ጤና ይስጥልኝ ችብችብ።
ጤና ይስጥልኝ ሰላም ነው አባ?
ሰላም
እንትን order ያለፈው እንትን close ተደ- ተዘግቶብኝ ነበር group ሳይሞላ እና እሺ
refund ኡ waiting ነው የሚል pending ነው የሚለው አላረኩም ነበር።
Okay እሺ check ላድርግሎት። በዚህ ቁጥር ነው እሺ።
እንትኑ?
አዎ በዚሁ አስር ቤት ላይ እሺ እሺ
በሱ ድጋሚ እንትን ማለት ይቻላል። ራሱን ኦርደሩን አይ ፌል ማስጀመር ካረገ ይቻላል።
አይ አ፣ ፌል ካረገ ካለ- ፌል እንኳን አድርገው ምንም ማድረግ አ።
አንችልም። ያው ድ- ብሩ ሪፈንድ ስና ድጋሚ ያዛሉ። ቲማቲም ነው አይደል?
አ ቲማቲም አዎ ሄሎ ቲማቲም ወይ አዎ፣ ወይን ሼት እና የሰማ- አዎ፣ ቲማቲም።
ሮስት ያሉበት።
አ ሮታ ኦኬ አዎ ሪፈንድ እየተደረገ ነው። ዛሬ ይገባሉታል። ጠብቁ ትንሽ።
እሺ እሺ ቴንክ ዩ እሺ እሺ እሺ እሺ መልካም ቀን።